የኢትዮጵያ ሕይወታችን ኢትዮጵያ ኩራታችን ኢትዮጵያ እምነታችን የአገር ፍቅር ጽናት የምንማርብሽ በፈጠርሹ ትውልድ ሕይወት ይመርበን ዛሬም ትናንትና የምልሽ ሕይወቴ ውዳሴሽ ለኔ የዘላለም ሀብቴ አንድ ነሽ የለሽም መተኪያ አገሬ የሁሉ መመኪያ አልክዳሽ እኔ በበኩሌ አድራለሁ ሰርቼ በቃል ሊሆንም ቀለቤን የማጣ በአንቺ ስም ከማልኩ ይልቀታ ብከዳሽ ከሞትሽ ለማትረፍ በምን ይልቅ ጅራፍ ለገር ኢትዮጵያ ሀገሬ መመኪያ ነሽ ክብሬ ግርማና ሞገሴ በስጋም በነፍሴ ኢትዮጵያ ሕይወታችን ኢትዮጵያ ኩራታችን ኢትዮጵያ እምነታችን ፍቅር በዚህ ዓለም ስንቱን ዳር ሲያደርሰው በምን ልትካው ነው እኛ የምናፈርሰው በችግር ቢያወጣን ባዘን ከፈተና ዛሬም እንዋደድ እንደ ትናንትና አብሬ ከታሪክ በመማር አቅላጣ ጥማትን እንደማር እውነትሽን ልትተው ወዳበር አንሻም ጉድጓድሽን መቆፈር የማላደርገውን ሳወራ መቅረት አልፈልግም ያላውራ ላንቺ ልክፈልልሽ ሆቴ በጥቅም ላለውጥ እምነቴ ኢትዮጵያ ሀገሬ መመኪያ ነሽ ክብሬ ግርማና ሞገሴ በስጋም በነፍሴ ኢትዮጵያ ሕይወታችን ኢትዮጵያ ኩራታችን ኢትዮጵያ እምነታችን በሰለሞን ፍቅር በማክዳ ውበት ቀዳማው ምኒልክ በተፈጠረበት በነ ዳዊት ፍሬም በነ ያዕቆብ ነገድ የእሳት እንጀራ ነው በኢትዮጵያ መነገድ አንድ ነሽ የለሽም መተኪያ አገሬ የሁሉ መመኪያ አልክዳሽ እኔ በበኩሌ አድራለሁ ሰርቼ በቃል ሊሆንም ቀለቤን የማጣ በአንቺ ስም ማድረግ በምን ይልቅ ጅራብ ነገር ኢትዮጵያ ሀገሬን መመኪያ ነሽ ክብሬ ግርማና ሞገሴን በስጋም በነፍሴ